ሄሎ
ሄሎ ጤና ይስጥልኝ።
ያሰለኝ ምን ልርዳው?
ይሄ ስልክ እንትን ላቋርጥ ነበር። የቴሌ ጨዋታ ቴሌዌን ሞክሬው ነበር። ዝም ብሎ ነው የሚቆርጥ እንጂ ምንም የሚሰጠኝ ነው እስቲ ስልኮትን ይንገሩኝ።
እ ስልክ ቁጥሮትን ይንገሩን ላቋርጥለው። ዜሮ ዘጠኝ ዜሮ ዘጠኝ ዜሮ አራት እሺ
ሀምሳ ሶስት አርባ ሁለት ስልሳ ሀምሳ ሶስት
አርባ ሁለት ስልሳ
መስመር ላይ ጠብቁኝ።
እሺ።
ዜሮ ዘጠኝ ዜሮ አራት ሀምሳ ሶስት አርባ ሁለት ስልሳ አ
እ፣ የእኛ ደንበኛ ተጠቃሚ አይደሉም።
እሺ። እና እየቆረጠብኝ አይ የእኛ ሲስተም ስላልተጠቀሙ አልቆረጠቦትም። ስለዚህ እ፣ ሌላ እንትን ይደውሉና
እሺ።
እንትን ያደርጉ።
እሺ።
መልካም ጊዜ